ወይስ ለሊት ነው የምንነዳው?
እና ትኬት ማወቅ ነበር ውጤት
እሺ cashier ኮዷን ይዛታል።
አስራ ሁለት ሀያ አንድ
አስራ ሁለት ሀያ አንድ ሰማንያ ሰባት ሀያ አንድ
ሰማንያ ሰባት ሀያ አንድ ሶስት ጨዋታ ወድቋል። ቀዩ በርቷ።
እቺ ቀዩ በዛ።
አዎ
እሺ ሌላ
እሺ
አስራ ሁለት ሀያ ስምንት አስራ ሁለት ሀያ ስምንት
ሰባ አምስት ሰላሳ አራት ሰባ አምስት ሰላሳ አራት
Okay ታየው ታየው በቃ ይቅርታ።
እሺ ይሄም እንደዛው ይጥለኛል። አ?
አዎ እሺ በቃ ደግሞ መደወል ይቻላል። አ? ወረቀት ነው እንጂ አዎ እስከ አራት ሰዓት እሺ እ?
እስከ አራት ሰዓት አለ።
እሺ እሺ እሺ